ሄሎ ጠና በላይ አክስማት ራዲዮ
ሀሎ፣ ዜና ናችሁ?
ደህና ይና ሄሎ ሄሎ
ሽን ብር አስተላልፌ ነበረ ከአቢሲኒያ ወደ ኢትዮጵያ ንግድ ባንክ። ሄሎ
ሄሎ
ሄሎ፣ ጤና ይስጥልኝ አክስማት ራዲዮ ነው።
እ፣ እግዚአብሔር ይመስገን። እ፣ አዎ መሸጥ ላይ ብዙ ነው እንዴ? አትተጋጊ፣ ይቅርታ ጸሐፍቴ።
እሺ ችግር የውልኝ ሀዋይ እሺ፣ በዓ- እሺ አትሰነኝ